አባለም ለምኔ አባለም ለምኔ ጨፈር ወጣት ገባም ሳልሰራ ኩነኔ አባለም ለምኔ አባለም ለምኔ ጨፈር ወጣት ገባም ሳልሰራ ኩነኔ ሰው ወደድኩኝ ያልኩ ደሞ ጠላለሁ ደሞ ይከፋኛል እደስታለሁ ዛሬ ቀጭን ኩታ ነገ ራቁቴን አገኘው ስል ወዳጅ ደሞ ማጣትን ደሞ ማጣትን አባለም ለምኔ አባለም ለምኔ ጀምር ወጣት ገባም ሳልሰራ ኩነኔ አባለም ለምኔ አባለም ለምኔ ጀምር ወጣት ገባም ሳልሰራ ኩነኔ አባለም ለምኔ ለምን ለምን ለምን ለምን አባለም ለምኔ ደሞ ለምን ይክፋኝ አባለም ለምኔ ለምን ለምን ለምን ለምን አባለም ለምኔ ደሞ ለምን ይክፋኝ ብስጭት፣ ጭንቀት፣ ጤንነት